hello አቤት hello
አቤት አቤት አቤት ሰላም ነው ወይ?
ሰላም ጤና ይስጥልኝ።
አለን እንዴት ነው?
ሰላም
Ethio Chicken Ethio Chicken ነው።
message ገብቶልኝ ነው የማስተካከያ ሽያጭ ላይ እ፣ ማስተካከያ ምናምን የሚለው message ስለገባልኝ ነው እህ
የተ- የአዲስ እ፣ የተስተካከለ ፖሊሲ አለ።
አም አይደለም እ- እሱ ምንድን ነው የ- የኢትዮ ቺክን የ የተሻሻለው የኢትዮ ቺክን የሽያጭ ደንቦችና ሁኔታዎችን ነው እ፣ ለማስተዋወቅ ነው። እሱም በድርጅቱ ድረገጽ ላይ ነው የተለቀቀው። እሱን እንዲትመለከቱ ነው። በደንብ የኢትዮ ቺክንን እ፣ ደንቦችና እ፣ የሽያጭ እ፣ ሁኔታዎችን እንዲትረዱ በድርጅቱ ድረገጽ ላይ ጉግል ላይ ማለት ነው እሱን እ።
ገብታችሁ መመልከት እንደምትችሉም ለማሳወቅ ነው።
ነው እኔ message ስለገባልኝ ያው አዎ እሱን አዎ፣ እሱ እንትን ላይ አዎ፣ እሱ እ፣ እሱ ላይ የተስተካከለ ገብታችሁ ነገር አለ ወይ ከድሮ ብዬ እኮ ነው።
ምንድን ነው በ- በደንብ እንዲትረዱ ነው የ Ethio Chicken ን እ፣ የሽያጭ ደንቦችን በደንብ እንዲትረዱ ነው። እ፣ ጎግል ላይ ገብተን ነው አዎ እዛው ላይ link አለ፣ message ኡ ላይ link አለ አይደለ?
አሁን እንዲህ አይነት ጠጠር ስልኮችን የያዝነው ሰዎች አዎ እሱ ዋ፣ የቤት ክፈት ያስፈልጋል።
ላይሰራ ይችላል። እሱ አዎ እ፣ እሱ ላይሰራ ይችላል።
እሺ በል፣ እሺ፣ thank you